Hello
ጤና ይስጥልን።
አብሮ ይስጥልን።
Flintstone ነበር የደወልኩሎት።
Flintstone እሺ፣ አዎ፣
አዎ፣ ሰላም ነው? እንዴት ነው?
እግዚአብሔር ይመስገን። ከዚህ በፊት አውርተን ነበርና ወደ ቢሮ እመጣለሁ ስላሉን
አዎ፣ አዎ።
ምናልባት አጋጣሚ ሌላ ቦታ ነው ያለሁትኝና በስራ ጉዳይ
Okay፣ ሲመቸኝ ልደውልልሽ፣ እም፣ ሲመቸኝ እደውልሻለሁ።
እሺ።
እሺ፣ እሺ፣ እሺ።